ነው።
አቤት፣ ሰላም ነው።
ሰላም ጤና ይስጥልኝ። መስሪያ ቤት
ይሄ ግን ገንዘብ በጣም ይበላ እ እ ምናምን ከምናምን ገንዘብ message ምናምን አይገባም። በጣም ይበላል።
ምን አሉኝ?
ይሄ game በጣም ገንዘብ ይበላል።
የቱ game?
ይሄ በዚህ ሴ- ሴሙ ማለት ነው። ጌሙ ነው። ሴሙ በጣም ገንዘብ ሜሴጅ አያስገባም። ምን አያደርግም። ካርድ በጣም ይቆርጣል ብር።
ቤስት ቤት ነው ይሄ ደወሉ ታውቀዋል?
Hello.
ሄላ
Uh, again, uh, delivery chawat, chawat, uh, chawat, you know.
ይሄ ቴሌ ቴሌ ቤስት ቤት ነው ይሄ አውቀዋል?
Like, ka, ya, ya, sima.
እ እ
Delivery, delivery, delivery.
ዊዝድሮ አድርገህ ነው ድምጽ ይቆራረጣል። ይቅርታ ሄሎ ሄሎ ሄሎ